hello ስማቸው እንዴት ነው?
አቤት።
አለ
አዎ እስካሁን አለሁኝ።
እሺ፣ ትንሽ ጠብቀኝ ማለት እ?
እስኪ ቆይ። እየተጨበጨበ ነው አዳራሽ ነው ያለው
እና እና እየተጨበጨበ እዛው አብረሽ አንቺም እዛው እየበለጠግሽ ነው።
አይ እየ- አዳራሹ ይሰማ የለም ስማቸው እየ- እየተጨበጨበ ነው። እስኪ የሚወጣ ከሆነ check ትንሽ ላድርግና ወጣ ኧረ አይወጡም፣ ሳያመሽ አይቀርም። እሺ በቃ ያመሻሉ። አውቃል መሰለኝ እንግዲህ ያው information አለ። በቃ እሺ፣ እሺ። ቆይ መሰለኝ ትግሉ ጋር ድግሱ ወይ ካላቸው።
እ? ድግሱ ላለው አ ትግሉ ጋር text ላድርግለት እስኪ ቆይ። እሺ፣ እሺ።
እንጃ ሁለት በሬ ታርዷል። እንግዲህ እውነት ታዲያ ውጭ አትለኝም ዝም ብለህ በቃ ልውጣ። እሺ ኧረ ጠይቂው ይዋ እሺ ጠይቂ እሺ እሺ